ሄሎ ሰላም ጤና ይስጥልኝ ቴሌቪ አብሮ ይስጥልኝ ምን ልርዳት ካርድ እየተቆረጠብኝ ነበር እንድታይልኝ ነው ይሄ ቴሌቪዥን ነው ደንበኛ ከሆኑ በየቀኑ ትኬት ስለሚገባለት ካሉት ባላንሱ ላይ ይቆርጣል ለማቋረጣት ልዩ ይቻላል ለ- ይቋረጥለት የቴሌቪዥን ጌሞችን ግን ሲጫወቱ በሚገባለው ትኬት ላፕቶፕ ስል ከአምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ የቴሌቪዥን ጌሞችን ሲጫወቱ ላፕቶፕ ስል ከአምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ
እየቆረጠ ሙዚቃ በመለኩ ሰዓት የሚመጣ ጥያቄ እንደ ይሄ አሁን ቴሌቪዥን ጌም ነው ደንበኛ ነው ሳምንታዊ በአስር ብር ነው ደንበኛ ይሁኑ
እሺ እና ትኬት አለው በሚገባለው ትኬት game ኦችን መጫወት ነው እሺ ይኸው ይቋረጥልዎታል
ታቋርጭልኝ
ተቋርጧል እናመሰግናለን
ባመሰግን እሺ